Hello ጤና ይስጥልኝ። ሄሎ ሄሎ አቤት እንዴት ሰላም ነዎት?
አለ ቦታ ለመያዝ ነበረ
እሺ ስሞት ማለት የድሬዳዋ ነዋ።
አዎ ድሬዳዋ ከአስራ አንድ ሰዓት ጀምሮ stand up comedy አለ ዛሬ።
አዎ አዎ፣ ስሜ ሰላሙ ተሻለ።
ሰላሙ ተሻለ።
አዎ
እሺ ስልክ ቁጥር በዚህ አሁን በደወሉበት ነው። Hello አዎ
Hello አቤት እሺ መደበኛ ነው VIP?
እ
መደበኛ ነው VIP ሆነ?
እ መደበኛው ስንት ነው? VIP ው ስንት ነው? ንገሪኝ፣ አላወኩም ነበር።
መደበኛ ሶስት መቶ ብር VIP አምስት መቶ ብር
VIP ስንት?
VIP አምስት መቶ ብር
VIP አምስት መቶ
አዎ አዎ መደበኛ ሶስት መቶ
አዎ፣ መደበኛ ሶስት መቶ
አዎ አዎ
በቃ VIP ውን ሁለት ቦታ አ፣ ሌላም አንድ ጀለስ አለኝ።
VIP ለሁለት ሰው
አዎ
እሺ እሺ፣ እ፣ ትኬቱን እዛው ያገኛሉ በቦታው ካሁን ጀምሮ እዛው ያገኛሉ። ፕሮግራሙ አስራ አንድ ሰዓት ነው የሚጀምረው።
እ
ፕሮግራሙ አስራ አንድ ሰዓት ነው የሚጀምረው። ትኬቱን ካሁን ጀምሮ እዛው በቦታው ያገኛሉ።
አይ transfer ማድረግ ስፖርት ይችላሉ።
ምናምን ክለ ስፖርት ምናምን ክለብ ምናምን የተባለው ቦታ አዳራሹ ጋር
አዎ ስፖርት ኮሚሽን አዳራሽ ኤርፖርት ጋር ያለው
አዎ፣ ኤርፖርቱ ጋር ያለው የ- የእሱን ሳሙኤል ፈጠነ
እሱን ስቤ ከዛ ለሁለት ሰው ብሎ የአንድ ሰው ከተመዘገበ በቂ ነው።
እ እ
እ፣ አንድ ሰው ከተመዘገበ በቂ ነው። የእርስዎን ስም መዝግቤያለሁ።
አንድ ሰው ከተመዘገበ
እ፣ የእርስዎን ስም መዝግቤያለሁ።
እሺ።
ለሁለት ሰው ቦታ ብለውኛል። እሺ፣ ስለዚህ አስራ አንድ ሰዓት ነው የሚጀምረው። ከዛ ቀደም ብለው መጥተው ትኬቱን መውሰድ ይችላሉ።
እሺ። እና አሁን ቅድመ ክፍያ ወይ ሌላ ቴሌብር ምናምን የሚደረግበት አለ ነው? እስ እዛው ነው የምንከፍለው?
እ፣ አሁን transfer ማድረግ ይችላሉ። እዛው መጥተው መክፈል ይችላሉ። account እልክልዎታለሁ።
እሺ። ግን ቦታው አይያዝብንማ።
አዎ አይያዝም ቀድሞ ስለተመዘገቡ።
እሺ፣ መልካም። ከዛው ቲኬቱን ወስደን በቃ እዛው ነው የምንገባው። እሺ። የእሱን ስልክ ቁጥሩን ለ- እንትን ልበልሽ ነው? እስ አንድ ላይም ነው ስለምንመጣ አንድ አንድ ላይ መክፈል ትችላላችሁ። transfer ማድረግ ከፈለጋችሁ አሁን እልካለሁ እኛ account።
እሺ መልካም፣ ችግር የለውም መላኪ እ፣ እና እንትን ነው የእሱ ስልክ ቁጥር አልተመዘገበም፣ ችግር የለውም።
አዎ አዎ እርስዎ ተመዝግበዋል። ለሁለት ሰው ቦታ ይዣለሁኝ ብለው ትኬት ይሰጠውታል ማለት ነው። transfer ካደረጉ አሁን screen አድርገው ይዘው አሳይተው screen ትኬት ይሰጠውታል።
እ?
እዛው
እ?
ይሰማ- ይሰማል አይደለም?
አው ብዙ ጫጫት ስላለው ብዙ እየሰማሁት አይደለም። በዛ እኮ ነው ልጆች።
እሺ እ፣ transfer ማድረግ ከፈለጉ አሁን account እልክልዎታለሁኝ ወይ ደግሞ እዛው መጥተው በ cash መክፈል ይችላሉ።
እሺ መልካም። እሺ እሱን አውርቻለሁ።
እሺ እ፣ በቃ ቦታው ተይዟል። አስራ አንድ ሰዓት ነው የሚጀምረው።
አስራ አንድ ሰዓት ነው የሚጀምረው። ትንሽ ቀደም ብለው ደርሰው ትኬቱን ይውሰዱ።
እሺ በቃ በጣም እሺ thank you።
Hello ጤና ይስጥልኝ።